happen.
Hello Hello
አቤት።
ወይ ቅድም customer ሯ ቦታ እየነገረችኝ አይደለም ብለህ ነበረ።
አ አ እ፣ ሰሚት ሰባ ሁለት ቸርቹ ጋር ይምጣልኝ ብላለች። እሺ
እኮ ቸርቹ ምኑ ጋር ነው? እኔ እንትን ለአብያጆ ጋር አለች፣ ቸርቹ ጋር አለች፣ ሙፍቲ ይዛለች። አረ ሴትዮዋ እ?
ሰሚት ሰባ ሁለት ነው አይደል ያለኸው አንተ?
አዎ እዛው ለአብያጆ ጋር ነው ያለሁት። እሺ እኔ ለአብያጆ ጋር ስላት እምቢ አለች።
ሰሚት ሰባ ሁለት ለእኛ ደግሞ ያለችን ሰሚት ሰባ ሁለት ቸርቹ ጋር ለአብያጆ ጋር አለች ይምጣልኝ ይምጣልኝ ቸርቹ እና እኔ ለአብያጆ ጋር ነኝ ያለሁት። የቱ ጋር ነው የምትለው ሴትዮዋ?
ቸርቹ ጋር ቸርቹ ጋር ይምጣልኝ።
አረ ሴትዮዋ mood እየያዘች ነው።
ሀብትሽ እስኪ እንደውልላት church ኡ ጋር ደውልላትና የቱ ጋር ነች ደግሞ ቀስ ብለህ ካውራት ሸብች
አረ